Hello ሰላም ጤና ይስጥልኝ ሜርሲ ቤት ጤና ይስጥልኝ።
አብሮ ይስጥልን።
Withdraw አድርጌ አልገባም።
ስንት ብር ነው?
እም፣ ስም- ስምንት ሺህ አምስት መቶ እና ሰባት መቶ ብር መቼ? አሁን ነው አይ ት- ትላንትና ነው ማታ።
ትናንትና ማታ?
አ- አ።
እሺ ቆይ አንዴ። በዚህ በደወልክበት ነው ቤስት ቤት ቁጥር?
አዎ፣ አዎ፣ አዎ።
እሺ አንዴ ሄሎ ሄሎ፣
ቆይ አንዴ አንዴ load እያደረገብኝ ስለሆነ ነው። እሺ Okay፣ ችግር የለም።
ስምንት ሺ አምስት መቶ
ስምንት ሺህ አምስት መቶ እና ሰባት መቶ ብር
ሰባት መቶ ነው ወይስ አምስት መቶ እና ሁለት መቶ ነው?
እ፣ ሰባት መቶ ሰባት መቶ
እሺ አም- አ፣ ስምንት ሺ አምስት መቶ ገብቶልሃል። ሰባት መቶ ግን processing ላይ ነው። ስለዚህ ትንሽ ጠብቀው። እሺ
Okay። እኮ ያሳይሻል ግን አይደል አንቺ ጋር አዎ አዎ ያሳየኛል።
እሺ፣ ስምንት ሺህ አምስት መቶ ገብቷል።
አዎ ሰባት ሰባት መቶ ብሩ ግን ይገባል። አልጠብቀው። እሺ እሺ፣ እሺ፣ እሺ፣ አባሽ ስለደወልክ እናመሰግናለን። መልካም ቀን።
እሺ፣ እሺ